ነው።
hello ጤና ይስጥልን። ከካርድ ዘግቶብኝ ነው።
እሺ
lumbar sacral የሚል CT scan ሌላ አንዴ search እያረኩ ነው። በትንሽ ጠብቁ።
እሺ
ሁለት ሺህ አምስት መቶ ስልሳ ብር
እሺ አሁን እንምጣ አይደል? ወረፋ የለም።
ይችላል።
እሺ እሺ